ሰላም ጤና ይስጥልን ቤተሰቦች። hello check አረጋችሁ እንዴ? እናትዬ ምን ነበር አባት?
ብር transfer አድርጌ deposit አድርጌ ማለት ነው።
እሺ ብሩ እስካሁን አልገባልኝም።
እ፣ deposit message ላክ ቴሌግራም ላይ አዎ ላኩን።
በቃ ማንም ልቀህ ላኩን?
ልከህ ከሆነ በቃ ይላካል። ቻፓዎች ብዙ ሰው ስላለ ነው። እሺ
አዎ አይ አየሁ።
ችግር የለውም እንልካለን፣ ይመልሳሉ። እሺ አሁን ተበላሸብኝ እንዳልክ የሁሉም ተበላሽቷል፣ እያሳወቅን ነው ለቻፓዎች።
አዎ አይ ልክ ያለው አ እነሱ ናቸው ችግር የሚመልሱት?
የለውም ከላካው ከእነሱ ጋር ነው፣ እነሱ እያዩ እንዳለ ያስተካክሉታል። እሺ አየሽ ከቴሌግራም ላይ የቲቪ ከላክ ችግር የለውም።
ልክ ያለው እሱ በቃ እሺ፣ ችግር የለውም።
አየነት እሺ ያመሰግናል።
እሺ እሺ እናመሰግናለን።